ጤና ይስጥልኝ በፊት በፊት ቤቴ ነው የምንረዳው። ሄሎ
አሎ ሰላም ጤና ይስጥልኝ በፊት ቤት ጤና በላችሁ ሶስት መቶ ፈለጋ ምን አልከኝ?
ሶስት መቶ ብር እሺ
የስንት ጊዜ እሺ በእናትህ ምንድን ነው ይደወላል ይደወላል
ይቅርታ እየሰማሁህ አይደለም። ሶስት መቶ ብር ዊዝድሮው አድርገህ ነው?
አዎ በእናትህ ፈለጋ መቼ ነበር ያደረግከው?
እ መች መች ነበር ያደረግከው ማታው ማታው እ ማታ በዚህ ስልክ ነው
እ በዚህ ስልክ ነው ወይ?
አዎ እሱ ስልክ ነው አዎ አዎ በቃ ጠብቀኝ አንድ check ላድርግልህ ምንድን ነው በእናትህ ጠብቅ ጠብቅ መ- ስንት ጊዜ ጠብቃለሁ በእናትህ እኮ አንዴ check ላድርግልህ አይሻልም?
መጨረ- መጨረሻ ቁጥሩ መጨረሻ ስልሳ ስድስት ነው አዎ አየሁትኝ። እሺ check ያደረኩልህ ነው።
አዎ በእናትህ ፈለጋ ሶስት መቶ የአብዲ አሚን ነው
አባቴ check ላድርግልህ እሺ አንዴ ጠብቀኝ።
እ? hello hello አቤት check እያደረኩልህ ነው ወንድሜ አንዴ ጠብቀኝ።
ይህ ሲጠቅም ይጠብቃለሁ በእናትህ በደንብ አሳየን እኮ check ላድርግልህ ታገሰኝ አንዴ።
እሺ እሺ
በየትኛው ነው የምትጠቀመው? በዜሮ ዘጠኙ ነው በዘጠኙ ነው እ
ዜሮ ዘጠኝ በሚለው ነው ዘጠኝ በሚለው ነው የምትጠቀመው?
ዜሮ ዘጠኝ ዜሮ ዘጠኝ ሄሎ እ አዘርኩ ይጂያን
ሄሎ
አይ ሰማ ሰማ ይሰማል የሚለኝ በቮቸር ነው። እሺ አቅራቢያ እ?
ቤት ቤት ሱቅ አለ።
ወንሱ ጋር ይሄ ይጠብቃል እሺ ሄሎ ስማኝ አንዴ ይቅርታ።
እሺ በደንብ ይሰማል
በቮቸር ነው ያወጣኸው። አቅራቢያ የቤት ቤት ሱቅ አለ።
እ
የቤት ቤት ሱቅ አለ አቅራቢያ
በዚህ በዚህ ታወታለህ ሱቅ ሱቅ ሾፕ
አየ ይጠብቃለህ እሺ አትጠብቅ፣ ልንገርክ፣ ስማኝ፣ አዳምጠኝ አንዴ።
እሺ የቤት ቤት ሱቅ አለ ወይ አቅራቢያህ?
የበስ ደስ ነው ሱቅ አለ አቅራቢያህ?
አዎ በቃ እዛ ሂድና ሶስት መቶ ብር ተቀበላቸው። እሺ
እ
እሺ። ቴሌግራም ትጠቀማለህ?
አዎ hi በለኝ ቴሌግራም ላይ ወደ ቤት ቤት እንዴት እንደምትመልስ እነግርሃለሁ። እሺ
ምን ይገባል?